Hello ጤና ይስጥልኝ።
ሄሎ
አቤት ሰላም ነሽ? እንዴት ነሽ?
እግዚአብሔር ሰላም ነው ይመስገን።
አለሁ። የሁለት ሰዓቱ አለ እንዴ ዛሬ?
stand-up comedy አለ አ አለ ሙሉ ነው ወይስ
አለ ቦታ መያዝ ይችላሉ።
ይችላል? okay እሺ። በምንድን ነው የምከፍለው?
ስሞት ነኝ ጋር
እ, ያው ወንዳየው transfer ፍቃዱና- ማድረግ ይችላሉ።
በቃ ወንዳየው ፍቃዱና መስከረም ታደሰ።
እሺ የእርስዎን ስም ልያዝና ከዛ ወንዳየው ለሁለት ሰው ፍቃዱ።
እለዋለሁኝ ቦታ እሺ ወንዳየው ፍቃዱ
እሺ ስልክ ቁጥር ይንገሩኝ 09 ዜሮ ዘጠኝ አስራ አንድ
11 ሀምሳ ሁለት
እሺ
አርባ ዘጠኝ
49 ሀምሳ ሶስት
53 እሺ እ, ከዛ ለሁለት በፊት ሰው አለ እንዴ?
ያሉኝ?
አ ከዛ በፊት አለ እንዴ? ከሁለት ሰዓቱ እ፣ ከዛ በፊት ስምንት ሰዓት ነበረ አሁን አልቋል already አልቋል። እሺ አዎ አዎ እ፣ ትኬቱን እዛው በር ላይ ያገኛሉ ከቻሉ ቀደም ብለው ይድረሱ
እ፣ ቲኬቱን ማለት እነ ይከፈላል ብለሽኛል አይደል? ለመያዝ ወ- አዎ ይከፈላል ግን እ፣ ሲገቡ ትኬት ይሰጡታል okay okay
እ፣ ስለዚህ እዛው በ cash እዛው በቦታው መክፈል ይችላሉ no no ወይ አይ አሁን እዚህ ልክፈል አሁን ልክፈልና ልክፈል ካሉ ደግሞ እ፣ text አዎ።
እናደርግሎታለን ቴክስት አካውንት አድርጊልኝ text አድርጊልኝና እዛ ከመጠበቅ ሰዓት ላይ ነው የሚጀምረው።
ሁለት ሰዓት ላይ ነው የሚጀመረው ያው ቀደም ብለው ይድረሱ ሁለት ሰዓት sharp ፕሮግራሙ የሚጀመርበት ነው የሚጀመርበት ነው። እሺ አዎ እሺ እሺ፣ እሺ ላኪልኝ፣ እናመሰግናለን ቁጥሩን እልካለሁ ላኪልኝ።
ጥሩ እሺ እሺ